ሰላም ጤና ይስጥልኝ።
እንዴት ዋል? ሰላም ነው እግዚአብሔር ይመስገን።
አለን። ኦርደር ያዘዝነው ኦርደር አልመጣም ነው።
የመቼ ነበረ?
ኧረ በጣም ቆይተዋል። ዜሮ ፎር ጁስ እ ሌላ ሌላውን ነገር ልካችሁ ቃሪያ ላላክልኝ ነበርና የመቼ ነበር? ይቅርታ ዜሮ አራት ጁን
እም፣ በአምላክ በሚል ነው።
አዎ ዜሮ ሶስት ነው የታዘዘው እሺ፣ ይቅርታ
June ሶስት።
እ፣ ተስፋዬ በአምላክና ሰለሞን ነው ያሉት እንትን ውስጥ አዎ
group። ሄሎ አቤት እየሰማሁ ነው።
ወይ እ፣ አጠቃላይ ሰባት ኪሎ ነው የግሩፑ።
አዎ አዎ
አልመጣም ይሄ
አልመጣም። ሶስተኛ ጊዜ ነው ስደውልና ሌላ ኦርደር ምን- ነገር ስለምናላም በኋላ እሺ ምን ነበር የተባሉት? አሁን እናመጣልሃለን ትሉኛላችሁ ግን ያው ይሄ ይመጣል ነው የተባሉት።
አዎ ልካለን ብላችሁኝ ሁለት ኦርደር ራሱ ከዛ በኋላ አዝችላል ለነገር አይ፣ ኦርደር ኦልሬዲ።
አለኝ እና እንደው አዱንም እንደማድረግ በእርግጥ አላውቅም ግን እንደው ብትልኩልኝ
ይሄ በጣም የቆየ ነው እና እ፣ ይሄኛውን refund ብናደርግሎት ዛሬ refund እናደርግሎት እና ይቻላል። እሺ፣ በቃ እሺ አሁኑን እናደርጋለን። ትንሽ ነገር
እሺ።
እሺ፣ እሺ።